ዘላለም ጋር ደረስኩኝ የምንላቸው ለምን አትገባም
ሄሎ ሄሎ
አቤት ሰላም የዘላለም ስልክ ነው አዎ
እ፣ ይቅርታ ketchup order አድርገው ነው አጥሎትም ነበር
አልተደወለልኝም ዛሬ የጠበቅኩ ነበር okay ketchup ነው አይደል order ያደረጉት ከቻፕ ነው እንደውም ለሌላ ሰው ነበር order ያደረኩት አቧሬ ኮንዶሚኒየም አዎ ለት- ለ- እና ደውላ address ጠይቃ ነበር ቅድም okay አጠቃላይ ስድስት ነው የግቡ የ group ስድስት ነው አጠቃላይ አዎ እሺ ነገ የት ይምጣልዎት
እዛው ቢመጣ ችግር የለውም አቧሬ ኮንዶሚኒየም ነው የት አቧሬ አቧሬ ኮንዶሚኒየም እሺ ነገ driver ሲደውል አንሱላቸው አዎ ዛሬም እኮ እየጠበቅኩ ነበር። ሌላ እኔ ስራ ቦታ ያዘዝኩትን ተቀብያለሁ። አልተደወለልኝም እንጂ ስልኬ ክፍት ነበር።
ኦኬ በቃ ነገ ይመጣልዎታል ይሄ መልካም ምሽት